ጤና ይስጥልኝ ቢጃ ኢትዮጵያ ሮዳስ ነኝ። ባኮ ምን ልርዳት?
እንትን ኦክሲጅን ፈልጥ ነበረ። ኦክሲጅን እንትን ብልጭነን ቆየን መቶልን አቅም አሁን ድረስ አቁመናል።
ምዝገባ ፈልገው ነው ደንበኛችን?
አይ አይደለም እንትን አይ ተመዝግቦ ሄዷል እንትን ኦክሲጅኑ ማለት ነው። ግን ተሞልቶ አልመጣልንም። ወደ ወለቴ አካባቢ
የት አካባቢ ያሉኝ?
ወለቴ ማርያም ምንጭ
እሺ ደንበኛችን ቢጃ አይዲ ይነግሩኛል?
እ እ ቢጃ አይዲ
አይዲን አንተ ቆይ ሲል
እሺ
እና ዲጄ አይዲ አለ እ የዲጄ አይዲ አሉ አዎ እሺ አዎ እሱ ነገር ሀያ ስምንት ሀያ ስምንት ሶስት ሶስት
እ ዘጠኝ ዘጠኝ አራት አራት
እ እ ሀያ ስድስት ሀያ ስድስት
እ ዘጠና ዘጠኝ
ዘጠና ዘጠኝ ደግሞ መልሰው ይነግሩኛል። ደንበኛችን ይቅርታ፣ ተሳስቷል።
አዎ ቁጥሩን መልሰው ደግሞ ይነግሩኛል።
እሺ እ እ እይ ንገረኝ እንደገና። ሀያ ስምንት እሺ፣ ሶስት እሺ፣
ዘጠና አራት እሺ፣
ሀያ ስድስት እሺ፣
እ ዘጠና ዘጠኝ ዘጠና ዘጠኝ
እሺ። ደንበኛችን በዚህ የሰጡኝ ቁጥር አልመጣልኝም።
እ እ የተመዘገቡበትን ስልክ ቁጥር ይነግሩኛል?
እሺ በቃ ቆይ እንትን ልበልና ላሳውቅሽ።
እሺ ደንበኛችን BJ ID የሚያገኙበት
አ አ አሁን በደወሉበት text ደርሶት አይደለ የደወሉት?
አ አ ከዛ እዛው ላይ ያለ BJ ID ብሎ የእርስዎ ቤት መለያ ማለት ነው። እሱ እዛ ያገኙታል።
እሺ ቆይ check እዛው ላድርገው check ነው ማድረግ የምትፈልገው።
ይችላሉ። እሺ እሺ፣ ደንበኛችን፣ መልሼ ልበላት።
እሺ